Hello
አቤት ሰላም አለማየሁ፣
አቤት።
ከጭብጭብ ነበር ምደውልሎት።
እሺ ይቅርታ ድንች አልመጣልኝም ብለው complain አቅርበው ነበር።
አዎ፣ እሺ አጠቃላይ ስድስት ኪሎ ነው የ group ኡ።
አዎ፣ ስድስት ኪሎ እሺ ነገ የት ነው ነበር የሚመጣሉት?
እ፣ location ጀሞ ሚካኤል ነው የተሞላው። ጀሞ አፍሪካ ህንፃ ማለት ነው።
ስለዚህ ነገ ጀሙ ሚካኤል እንዲመጣ እናድርግ።
አዎ፣ አለዚያ እሺ።
ደግሞ ገብርኤል ብስራተ ገብርኤል ላፍቶ ሞል።
ኦኬ እሺ እ፣ ስለዚህ የትኛውን ልምለው ማለት እርስዎ እንትን የሚሉት እ፣ የሚያደርሶች ከሚመቻቸው አንዱ ላይ ቢሆን ችግር የለውም።
አዎ እኮ ላፍቶ አሁን ሞል።
ቢነግሩኝ እ፣ እሺ፣ ቀጥታ ላፍቶ ሞል፣ ስለማገባ ላፍቶ ሞል፣
የት አሉኝ?
ላፍቶ ሞል ገብርኤል፣ ላፍቶ ሞል ብስራተ ላፍቶ ገብርኤል።
ሞል ነው የሚባለው።
አዎ፣ ላፍቶ ሞል ብስራተ ገብርኤል።
እሺ ነገ driver ሲደውልልዎት ያንሱላቸው።
እሺ፣ መልካም ምሽት።
እሺ፣ ለሁላችን